ሄሎ
ሄሎ ጤና ሄሎ ይስጥ- hello ሰላም አይሰማም?
ይሰማል።
ዶንኪ ቲዩብ ነው ምን ልርዳዎት?
እንትን ቆርጠን ነበር ደ- የ standup comedy ውን እሺ ይደወልላችኋል ተብሎ ግን አልተደወለልንም እስካሁን ነው። ዝም ብለን ነው የምንሄደው።
አዎ ዝም ብላችሁ ነው የምትመጡት? ችግር የለውም የ- እዛው እዛው ትኬት እንሰጣችኋለን። ኢንተርኮንቲኔንታል አስራ አንድ ሰዓት ላይ አዎ ከዛ ቀደም ብሎ አንድ ሰላሳ ደቂቃ ይምጡ። እ፣ ስታ- እንትን ኢንተርኮንቲኔንታል አዲሱ ኢንተር Luxury ማለት ነው።
አ፣ ካዛንቺስ ያለው ካዛንቺስ ያለው እሺ